ሄሎ ሄሎ አቤት አቤት አቤት hello አቤት ሰላም ነው እግዚአብሔር ይመስገን። እንትን ተዘጋጀሉት በቃ ጠዋት እስከ ይዛት መጣለች ችግር የለም ጠዋት አሰራና ብላታለሁ እሷ እዛ አካባቢ ነው።
እሺ፣ ስሟ ማን ነው የምትመጣዋ?
አያት ሀያት አዎ ሀያት ማ አያት ሚፍታ
ሀያት ማ ሚፍታ ሚስታ አዎ
እሺ፣ ቁጥሯን ይሰጡኛል?
ዜሮ ዘጠኝ ሰማንያ ስድስት እሺ፣ ዜሮ ዘጠኝ ሰማንያ
ሀያ አራት
እሺ፣
ሀምሳ ሰባት ሀምሳ ሰባት ሰላሳ አንድ እሺ፣ ዜሮ ዘጠኝ ሰማንያ ስድስት ሀምሳ ሰባት
ሀያ እና ምን ሀያ አራት
እሺ፣ ዜሮ ዘጠኝ ሀያ አራት ምንም ዜሮ ዘጠኝ ሰማንያ ስድስት እሺ፣ ሀያ አራት ሀያ አራት ሀምሳ ሰባት እሺ፣ ሰላሳ አንድ ሰላሳ አንድ እሺ፣ አራት ሰዓት እንዳታረፍዱ ሊወጡ ስለሚችሉ የቱ ጋር ቢሯችሁ
እ፣ ፒያሳ ቸርች ጎዳና ሊሴ ገብረ ማርያም ትምህርት ቤት ኢትዮ ቆመዋል
እሺ
እና አራት ሰዓት ለእኛም እ፣ ቴሌግራም ላይ ይላኩልን። በባለፈው በኢትዮ መሰና ሳይርሶ መታወቂያን ፎቶግራፍ በላኩበት እ፣ የውክልናውን ወረቀት ፎቶ አንስተው ይላኩ። እሷም ነገ መታወቂያዋንና ኮፒ እንትኑን ይሄ ውክልናውን ኮፒ አድርጋ ይዛ ትምጣ። ሰዓታት እንዳታረፍድ እሺ ተረፍቱ አራት ሰዓት ላይ እሺ። እ፣ ከ- ስ- ስልኮት ምናልባት ቦታው ከጠፋ እኮ ስልሳ አምስት ሰማንያ ሰባት ላይ ደውለው ይጠይቁ።
ችግር የለም እሺ